ኃይሉ ጤና ሚኒስትሪ እሺ፣ ሰላም ናቸው።
ሰላም እግዚአብሔር ይመስገን።
የሆነ ብር አልገባ ወደ እንትን ወደ account መቼ ነበረ?
ዛሬ ጠዋት እሺ ይሄ በደወልክበት ቁጥር ነው?
አይደለም ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ሀያ አራት ሀያ አራት ሰማንያ እሺ
ሰማንያ እሺ ሀያ አራት ሰማንያ እ ሰማንያ ስድስት እሺ
ኦይ፣ ሰማንያ ስድስት ሁለት ነው መጨረሻ ነው።
መጨረሻው ስንት ነው?
ሁለት
ሁለት አዎ፣ ስንት ሁለት ሀያ አራት ስድስት።
ሰማንያ ስ- ሰማንያ ስድስት ስ- መጨረሻው ስንት?
ሰማንያ ቆይ ቆይ ደግሜ እመልሳለሁ።
እሺ እሺ